Hello ጤና ይስጥልን።
ሰላም።
ኤደን ቪሎክ ላይ ናችሁ አይደለ?
አዎ አዎ።
እኔ ዊፕላስ ሶሉሽን ከሚባል company ነው እና የደወልኩላችሁ company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ የቬሎ ክራይ ያለበት እና እኛ app ላይ አ፣ በመመዝገብ ደንበኞች በቀላሉ እንዲያገኟችሁ ማለትም እኛ app ላይ ስትመዘግቡ ሙሉ መረጃችሁን፣ ምን አይነት ቬሎዎችን እንደምታከራዩ፣ የት እንደምትገኙ፣ ስልክ ቁጥራችሁ፣ በተጨማሪም ሌሎች ሌሎች መረጃዎች ተቀምጠው ተጠቃሚዎች በቀላሉ ያገኟቸዋል። በተጨማሪም ደግሞ እ፣ app ኣችን ላይ ብዙ ተጠቃሚዎች አሉ። ከሰላሳ ሺህ በላይ ተጠቃሚዎች አሉበት እና እዛ ላይ እንድትመዘገቡ ነበረ። ከተመዘገባችሁ ደግሞ በተጨማሪም ደግሞ በራሳችን ካሜራማኖች፣ በራሳችን የ advertising ሰራተኞች እስከ እናንተ store ወይም እናንተ እስከ እናንተ ሱቅ በመሄድ እናንተ በምትፈልጉበት መንገድ አጫጭር ቪዲዮዎችን ሰርተው ለቲክቶክ እና ለ social media የሚሆኑትን በራሳችን ወጪ እ፣ ከተመዘገባችሁ advert እናደርጋለን እና ፈቃደኛ ከሆንሽ ሊንኩን ልኬልሽ እንድትመዘገቢ ነበረ።
okay ደስ ይለኛል። ላኪልኝ ሊንኩን።
እሺ፣ እናመሰግናለን። ልክልሻለሁ። እሺ፣ አመሰግናለሁ።
እሺ።